hello
አቤት።
ሰላም ጤና ይስጥልን።
ጤና ይስጥልን።
Sky እና Associates law office ነው።
አዎ ነው።
እሺ ሀሩን እባላለው። የምደውለው ከ WePlus Technology Solution ነበረ።
እሺ እኛ መተግበሪያ ወይም application ነበር develop ያደረግነው። እሱ ላይ ድርጅታችሁን በማስመዝገብ በነፃ ማስተዋወቅ ትችላላችሁ። ከእናንተ እኛ ምንም አይነት ክፍያ አንቀበልም። ከእናንተ የሚጠበቀው application ኑን ከ Play Store ወይም ከ App Store ላይ download በማድረግ service አችሁንና አድራሻችሁን በመለጠፍ ማስተዋወቅ ነው ማለት ነው።
እሺ ማን አልሽኝ? ስሙ WePlus Solution WePlus Solution።
አዎ።
እሺ እሺ፣ እሺ፣ link ኡንም መላክ እችላለሁ። በዚህ- እሺ፣ ከቻልሽ በዚህ text አድርጊልኝ።
እሺ፣ እሺ። አመሰግናለሁ። መልካም ቀን።
እሺ እሺ